በመስከረም ደስ ብሎ የተራደሰን
አረ ምንድን ነው እየቀለዳችሁ ነው እንዴ? ቆይ ምን ልርዳ ወንድሜ እንትን deposit አድርጌ ነበረ እስካሁን አልገባልኝም። ከቴሌ ብር ወጥቷል።
እሺ deposit ያረክበት ላክልን ምን በቴሌግራም ልኬላችኋለሁ።
በቃ ከላክልን እንልክላቸዋለን ግን ይታገሱን እሺ በጣም በጣም ታገስኩ እኮ ስምንት ሰዓት ምናምን አለፈው።
ያንተ ብቻ አይደለም ወንድሜ ትንሽ ጠብቀን እባክህ እየሰራን ነው እሺ በእናትሽ ቶሎ እሺ፣ ሁለት ሰዓት ነው። እም